ሄሎ
ሄሎ በዚህ ስልክ ቁጥር የ Best Bet account የለም።
no በዚህ ስልክ ቁጥር ሳይሆን በሌላ ቁጥር ልንገርሽ። Best Bet ነበሩ እሺ
ዜሮ ዘጠኝ አስራ ዘጠኝ no ስልሳ አራት እሺ
ዜሮ አንድ ሀምሳ አምስት እሺ አስራ ዘጠኝ
እሺ አንድ መስመር ላይ ጠብቁኝ።
እሺ ኬብሉን ንቀለው፣ እንትኑን ንቀለው፣ ዋናው ነው። ኬብሉን ብቻ ንቀለው። ሆቴል ወላቶ ሙዚቃ እንትን ላይ ነው።
እሺ በ voucher ነበር withdraw ያደረጉት።
አዎ
ከዛ እንደገባ ነው የሚያሳየኝ።
ኦ- አብቲ okay ወዴት እንደገባ ልንገሩት።
እሺ
እሺ withdraw ያደረጉት ነው ያለው። ስለዚህ አ፣ ኮዱ አሉት አይደለ?
ኮዱ አለ እዛው እኮ እሱ ነው።
voucher ኡ ላይ አዎ።
paid ይላል። አዎ እኮ መልሰው deposit ያድርጉት በሱ።
ራሱ ኮዱን ይሄ መቶ ራሱ።
ኮዱን ራሱ እምቢ አለኝ used ይላል። አሁን ተጠቅሞታል ይላል። መላልስ ሞክረ ነበር ትናንትናም ዛሬ።
ቆይ እሺ ወዴት እንደገባ check ላድርገው። እሺ እሺ
እሺ ወደ ዜሮ ዘጠኝ
አሀ አስራ ዘጠኝ
አሀ ሀምሳ
አሀ ሰማንያ አንድ አሀ ሰላሳ
ኦኬ ወደዚህ ስልክ ቁጥር ነው የገባው።
okay እሺ እሺ እሺ መልካም ምሽት።
እሺ ለሁላችንም እሺ